ሄሎ
ወይ ካሊድ
ወይ ወይ ሰላም ነው ወይዛም ያድራውለታ ነው አለን። እግዚአብሔር ይመስገን። ከቤት ቤት ነበር ምደውልልህ።
አይ ዛንቲላን ተዛራ አምስት መቶ ብር ፊልድ የሚል ስታተስ ስታተሱ ፊልድ የሚል ነው የላክልኝ። አንተ ጎበ አይተኸዋል?
መኪና እንዳታመሽ እዚህ ጋር ዞሮ በቀበለልት እዛው ሜሴንጀር ላይ ላክልኝ።
በያምን ነው ትላንትና ማታ ላይ ዊዝድሮ አደርጋለሁ ብዬ እህ የታችኛው ላይ ሳላረግ ይሄ በቃ የላ የለም ዊዝድሮ ብሎኮ ሶስት ቦታ እንትን አለው ምን አልከኝ?
የላይኛው ላይ ጠቅኛው ያው ብሩን ዛን ፊልድ ያለ እንትን ሂስትሪ ውስጥ ዘርገባ አይደለም ይኸውልህ፣ ፌልድ የሚለው ተ- እንትን ብሏል። ምንድን ነው የሌለህን ብር በሰዓቱ በጣም ደጋግመህ እየሞከርከው ታሪ ስለነበረ ባቡር ነው።
ምን ይደርሳል የአንድ አዎ።
ጊዜ ግን በቮቸር ዊዝድሮ ለማድረግ የሞከርከው አምስት መቶ ብር አለ። ስለ እሱ ነው አሁን እያወራህ ያለኸው ወይስ ስለሌላ ነው?
አዎ እሱ እሱ ነው ስለዚህ እሺ፣ ወደ ቤስት ቤት account ይመለስልህ።
ቴሌ ብር በቃ አድርጊ ወ- ወደዛው መልግልኝ በ voucher ከሆነ ወ- ሄደክ shop ላይ ነው መውሰድ የምትችለው እንጂ አይገባልህም ራሱ እሺ እንትን በ- በራሱ በቤስት ቤቱ በቻፓና አድርጊልኝ በሳንቲም አድርገህ አውጣው።
በቻፓና በሳንቲም አዎ፣ ከሁለት አንዱ
እሺ አይ፣ በሳንቲም ልበል አድርገህ አውጣው።
አየ መልስልሃለሁ አሁን ከ- ከሁለ- ከአንድ ደቂቃ በኋላ check አድርገው። እሺ እሺ እሺ ቴንክ ዩ አመሰግናለሁ እሺ።
ቤት ቤት አበዛ ምግብ ወር ምግብ አይ በሳንቲምና